ሄሎ ሰላም ጤና ይስጥልን።
አቤት አብሮ ሰላም
አቤት፣ ማን ልበል?
ከ We Plus Solution ነበር ምደውልልሽ። ባለፈው text link ልከንላችሁ ነበር አይታችሁታል አዎ።
ማለት ነው።
እሺ ደርሶታል?
ወዲያው ስላልደረሰ እንትን አላልኩም፣ ግን I think ከዛ ላ በቴሌግራም ነው በ text ነው የላክሽው?
በ text ነው የተላከው።
እሺ አሁን check እና contact አደርግሻለሁ።
እሺ በ text ም ከሆነ ቴሌግራም ላይ እዩትና ጥያቄ ካለዎት በዚሁ ስልክ መደወል ይችላሉ።
እሺ እሺ እሺ አመሰግናለሁ። እሺ